ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል ባኮት ምን እርዶት?
ሰላም ነው። እንዴት አደረ?
ሄሎ ጤና ይስጥልኝ።
አቤት አይሰማም።
ምን ምን አሉኝ? ይቅርታ
እንትን ለማወቅ ነበረ፣ መረጃ ለማወቅ ነበረ።
እሺ ይቻላል። ምን አይነት መረጃ ነው ማወቅ የፈለጉት?
እ ላሊበላ ወ- ትኬት ይኖራል እንዴ?
ለመች
እም፣ ለመቼ ነው ያለው? ከነገ ጀምሮ።
እሺ ዲሉት አንድ ደቂቃ ጠብቁኝ።
እሺ
ከአዲስ አበባ ላሊበላ ነው ከላሊበላ ወደ ወደ አዲስ አበባ
ከአዲስ አ- ከአዲስ አበባ ላሊበላ
ከአዲስ አበባ ላሊበላ
እ፣
እ፣ ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት?
አይ ለመሄድ ብቻ